ትንሽ ቤት hello
አቤት ጤና ይስጥልኝ ሚስት ቤት
እንትን ነበረ ማ- ኬክ ነበርና ማለፍ አለማለፉን ለመጠየቅ እህ
ኬቱን የትኬቱን ኮድ ልንገርሽና ማለፍ አለማለፉን check ለማድረግ እሺ እሺ አንዴ ካሸር ኮዱን ንገረኝ ሳ- ንገረኝ ካሸር ኮዱን የነገ አስራ አንድ እሺ ሰላሳ አምስት እሺ
ሰባ ሰባት ስልሳ አንድ
እሺ ጠብቀኝ ሶስት ሎስት አለው እሺ
እሺ እሺ መልካም ቀን